ሰላም ጤና ይስጥልኝ ቤት ቤት እንዴት ነሽ እናቴ? እንትን ነበረ እግዚአብሔር ይመስገን። እሺ ከትላንትና ወደ የሆነ ተጫውቼ ብር በልቼ እሺ ከን- ከዚህ አካውንት ወደ ቴሌ ብር ልኬ ነበር ገንዘብ።
ከትላንት ወዲያ ነው።
አዎ ከትላንት ወዲያ ሌሊት ሰባት ሰዓት አካባቢ ላይ ማለት ነው።
እሺ እና ብሩ እስካሁን አልገባልኝም።
በሳንቲም ነው ቻፓ ነው።
በ- በሳንቲም በሳንቲም አ፣ ትንሽ system ችግር አጋጥሟቸው ስለነበር ነው። እነሱን ታወራቸዋለህ። ሳንቲም ፔዎች ጋር ደውለሃል?
አልደወልኩም። ኧረ እስኪ ዘጠና ሶስት ስልሳ ላይ ደውልላ ጠይቃቸው።
ዘጠና ሶስት ስልሳ ላይ እሺ።
አዎ የ system ችግር አጋጥሞ ስለነበረ በዛ ሰዓት የነበሩ transaction ኦች ተይዘው ነው እሺ፣ እያስተካከሉት ነውና ጠይቃቸው። እሺ እሺ፣ ዘጠና ሶስት ስልሳ ላይ እሺ።
አዎ እሺ፣ አመሰግናለሁ።
እሺ መልካም ቀን።
ይኸውልህ